ياله አርባ ስምንት ዘጠና ሄሎ ይሰማኛል። ምን ሆነብህ?
አርባ ስምንት ዘጠና ኦርደሩ አልደረሰ ሳሎን የሬስቶራንት ነው።
ሳሎን ሳሎን ቻኖሊ ማነው ስም?
ይሳያል
የስ በቃ ቻኖሊ ትተን አንወጣም ታውቃለህ። ስለዛ ጠብቀህ ስራው እሺ።
ዛው ለምን እ?
አይቻልም? ከአስር ከሆነ ስልሳል ምን አልከኝ?
ከአስራ ያስፈልገ ስልሳሌ ቆይ ይሰግኛል
ጠብቀህ ስራው። እኛ እናወራዋለን እንግዲህ። ኦሎምፒያ ነው። እሺ በቃ አርባ ስምንት ዘጠና ነው ያልከኝ።
ስምሽ አለበት ስምሽ ስምሽ አለበት ስምሽ አለበት ስምሽ እሺ እሺ
ስንዴ በቃ ስራው ምንም አረጋችኋል።